ሌላ ሰላም ጤና ይስጥልኝ።
ትናንት ማታ የሆነ ብር ስቱዲዮ አድርጌ ነበር እሺ
እና ብሩ ወጥተዋል፣ ግን አልታ እንትን አላልኝ አልገባልኝ።
እስካሁን አልገባም አይደል?
አዎ
እሺ በሳንቲም ነው?
በሳንቲም ነው።
ቀን ደውለህ ነበር
አዎ ደውዬ ነበር። አዎ እኮ ተልኮልሃል ሳንቲም ፔን ነው።
አሁን ካንሰል ማድረጋችን ካንሰል ላይ እኮ አለ አዎ፣ መለስ ከዛ cancel ወዲያ- ማድረግ አንችልም እኛ አንዴ process ላይ ስለሆነ አ፣ እነሱ approve እስኪያደርጉት እንጠብቃለን እና manually ስለሆነ ነው የቆየበት። በጣም ይቅርታ ይገባል። እሺ እሺ ማታ እሺ፣ ስለደወልክ እናመሰግናለን።
አይ፣